ቃል ኪዳን ከቤት ቤት ምን ልርዳው?
ትኬት አልታረመልኝ ሆኖ አድክ እንድታስተካክሉልኝ።
እሺ እንገሩኝ። ካሸር ኮዱ
ሰላሳ አምስት
እሺ
ሀምሳ ሶስት
እሺ ስድስት ስንት ነው ያለኝ?
ሀምሳ ሶስት
cashier code ኡ ነው።
no no no ሰላሳ አምስት ሀምሳ ሶስት አዎ ሰላሳ አምስት ሀምሳ ሶስት እሺ
ሶስት
እሺ
ስድስት ስልሳ ስድስት
እሺ እንደዚህ አይነት cashier code የለም አሁን ላይ።
ይኸው ሰላሳ አምስት ብያለሁ። እ፣ ቤት ሰላሳ ቤት አምስት- ነው የደወሉት። የቤት ቤት ትኬት ነው አይደለ?
አዎ ሰላሳ አምስት ሀምሳ ሶስት ሚል የለም
እንደዚህ የለም። ከታች አለ፣ ከ barcode ኡ በታች አለ። አይተህ ንገሩኝ።
cashier code የሚል ነው። እኔ እንግዲህ ኮካ ባሩ ላይ ወደ ሰ- ሰላሳ አምስት ሀምሳ ሶስት ስድስት ስልሳ ስድስት የሚል ነው። እሱ ነው ትክክለኛው። አምስትን ረስቻት ነው። hello እሺ አስራ ሶስት ሀምሳ ሰላ- አምስት ሰላሳ ስድስት ኖ ስልሳ ኖ ኖ ስድስት ኖ ነው።
ሰ- ሰላሳ አምስት ሰላሳ አምስት ሰላሳ አምስት ሀምሳ ሶስት ነው ያልኩት።
እሺ ከላይ ticket ID ላይ ምን ብሎ ነው የሚጀምረው?
እንግዲህ cashier code ኡ ከላይ።
ሰላሳ አምስት ትኬቱን ይዘውታል አይደል?
አዎ እኮ እሺ ከላይ ticket ID ይላል አይደለ? ከቀኑ ቀጥሎ ያለው ከላይ ከላይ መጀመሪያ ላይ አለ አለ አለ ምን ብሎ ነው የሚጀምረው እሱ?
forty እሺ E አምስት አራት A እያለ የሚቀጥል ነው።
A ስድስት አዎ ኤ ኤ እሺ አንድ ሁለት በሁለት ጨዋታ ልውስጥ ነው። እሺ እሱ ትኬት
በሁለት ጨዋታ ፖ- ሎስት ነው ፖስት ፖል አይ ልውስጥ ነው።
የወደቀ ማለት ነው።
አዎ የወደቀ
አ- መልካም አመሰግናለሁ።
እሺ መልካም ቀን።
እሺ።
እሺ